ለምን ስልሽ እኛ ለምን አልደወላችሁም ከምንባል አይሻልም? ማሙላት ዝም ብለን እናስገባው።
እውነት እና ይሄን ሁሉ ታውጪ ነበር? ይግባ ቀኑ ጽጉዬ ማለት ነው። ይገባ ቀን ታይም ታደርጊ ምንም ማድረግ አንችልም። እኛ
ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልን።
ከችፕችፕ ነበር የምደውልዎት።
እሺ order አድርገው ያልመጣ item ነበሩት አዎ፣ እንቁላልና ሶፍት እንቁላልና ሶፍት። እሺ አዎ፣ ነገ መቀበል ይችላለሁ አይደል?
እችላለሁ።
የት ነው location ኑ?
እም፣ ቦሌ ቡልቡላ
ቦሌ ቡልቡላ።
ቦሌ ቡልቡላ። አዎ።
እሺ ነገ እንልክልዎታለን።
እሺ ጎረቤቴም detergent ታዛለች ወይ አንድ ላይ ብትልኩም ትችላላችሁ።
በቃ አንድ ላይ ይመጣል።
እሺ እሺ።
አደውላላችሁ ወይስ?
አዎ driver ኦች ሲደርሱ ይደውላሉ።
ጥሩ እሺ እሺ እሺ፣ መልካም እሺ።